ስፔስ ከለር ነው የባኮም ዘጫ
ሲስተር ሰላምን አሁን ደውለን ነበር። እስቲ አሸንፈን ወደ ሌላ አካውንት ልናዘዋውር ስል ነው። በቃ አካውንቱ ላይ ያልገባንንም ብሩ
እሺ
ሺ አምስት መቶ ነው።
መቼ ነበረ?
ትላንት ነበረ።
በቻፓ ነው ሳንቲስ ፔ ነው?
በቻፓ ነው።
እሺ ፕሮሰሲንግ ነው የሚለው አባቴ።
በቃ ምንም ወደ አካውንቱ ልናዘዋውር ስል ምንም አልገባለንም። ያው አካውንት አንድ ሺ ሁለት መቶ አንድ ቦታ አንድ ቦታ ደግሞ ሶስት መቶ ያው ኤል ትላንትና የነበረው በቻፓ transaction እንዳለ እምቢ ብሏል እና ለዛ ነው ተቋርጦ ስለነበረ ነው። እሺ እሺ እና
እና ይገባል። ሁሉም transaction ስለሆነ ነው ቀስ ብለው ያስገቡ ነው እና ይገባላቸዋል። እሺ የሁሉም transaction ነው፣ ጠብቁ።
እሺ እሺ
እሺ ስለደወልን እናመሰግናለን። መልካም እሺ